ሄሎ እ
ሄሎ ወይ
ሄሎ ጤና ይስጥልን።
አብረስቱ
እ ከሁዳ ቫይክን ማኒፋክቸሪንግ ነበር የምደውልልክ።
ኦኬ
እ ትናንትና ደውለህ አላየሁትም ነበር።
እ ትናንትና ደውለህ አላየሁትም ነበር። ምን ልርዳክ?
ከምን ላይ
ከሳፊ ባጃጅ ስለ ሳይክል okay ወይም ስለ አዎ ባጃጅ አዎ ወይም ስለ ሳይክሏን መኪና።
ፈልጌ ነበረና እሺ ዝግ ታረግሽ እና አዎ ስንት ነው? ምን ያህል ነው?
እ አሁን መቶ ሀያ ሺህ ባት
በቃ እሺ እደውላለሁ። እሺ መቶ ሰላሳ ስምንት ሺህ ማለት ነው።
እሺ እሺ እደውልልሻለሁ።
እ information ኡ አይተዋል ደርሷል ስለ ሳይክሉ።
አዎ አዎ
እሺ ደውልልን። መልካም ቀን።
እሺ እሺ